hello
ወይ እንዴት አደርሽ እፁብ?
እግዚአብሔር ይመስገን።
ብርኪ ነኝ። ከዋሳ company ከዋሳ company ነው የምደውልልሽ።
okay እ፣ ሰላም ነሽ?
እንዴት ነሽ?
እግዚአብሔር ይመስገን።
ሁሉ መልካም?
እግዚአብሔር ይመስገን። እንዴት ነሽ አንቺ?
እግዚአብሔር ይመስገን። ምንድን ነው የተኛ ድምፅ ነው የሚሰማኝ።
ኧረ ተይ፣ በዚህ ሰዓት እንዴት ነው አብረን የምንቀጥለው በዚህ ሁኔታ?
በዚህ ሰዓት እንቅልፍማ አይዋጣም። አልተኛውም። ኧረ ሀሳቤን ልቀይር ነበር እኔ ራሴ
እውነትሽን ነው። እስከዚህ ሰዓት ብተኛማ አይዋጣም ነበር።
አትሆኝም አዎ።
ቢሆን ደስ ይለኛል፣ ግን አትሆኝም ከሆነ ደህና ነሽ?
አለሁልሽ እናቴ።
ቤተሰብ ሁሉ ሰላም?
ሰላም ነው፣ እግዚአብሔር ይመስገን።
በጣም ጥሩ። እንግዲህ መልካም ዜና አለኝ። እ፣ ያው ያለውን ነገር አይተውት team ኣችን እንድትቀላቀይ ፈቅደዋል። እ፣ ከተቻለ ዛሬ ከሰዓት መምጣት ከቻልሽ ዛሬ ከሰዓት ካልቻልሽ ግን ነገ መምጣት ትቻልሽ ብዬ አስባለሁ።
okay። አዎ፣ ያው ነገ ነግሬሽ አይደል? ስራ ላይ አዎ።
ስለሆንኩ ዛሬ ይጨረስና ነገ እመጣለሁ።
okay። የዋሱን ጉዳይስ ምን አደረግሽ?
እሱንም ጠይቂያታለሁ። በቃ ችግር የለውም ብላኛለች። ያው ግዴታ ነገ አይደለም ማማመጡ አይደለም።
አይደለም ግን ያው አጽ- እንዲያጽፉ ያው ከዛሬ ጀምሮ እንትን በያ በቃ ነገ ንገሪያቸውና እንዳልኩሽ ያው አውርተን የለ አዎ፣ አዎ፣ ልክ ነሽ። አዎ።
ስለዚህ ጨራርሰን formal ሲሆን ነው ሁሉንም ነገር ደግሞ እንትን ማለት የምንችለው።
አዎ።
ያ ስለሆነ እስከዛ ስልጠናውን ትወስጃለሽ። ግን እ የዋስትናውን ጉዳይ አናግሪያቸውና process ኡን ይጀምሩልሽ። ያው ለማጻፍ አንድ ሁለት ቀን ቢፈጅ ነው አዎ፣ አስፈርሞ ለመስጠት።
አዎ።
so በቃ እሱን እነግራታለሁ።
ምናምን አናግሪያቸው። ነገ ሁለት ሰዓት ተኩል እዚህ እንገናኝ።
እሺ፣ እሺ እናቴ።
መግቢያ ያው ሁለት ሰዓት ተኩል እስከ አስራ አንድ ተኩል ነው የስራ ሰዓታችን።
እሺ፣ ጠዋት ሁለት ተኩል ላይ እ፣ እዚህ እንገናኝ።
እሺ፣ እሺ።
እሺ፣ እሺ።
አመሰግናለሁ። እሺ፣ ምንም ሰላም።
ችግር የለም። እሺ፣ ደህና ዋይ።